ሰላም ጤና ይስጥልን። ቺፕሺ ተባኮም እንደምናልሽ ደናሽ ሰላም አለን አለ ቱሉ ዲምቱ ትእዛዝ ትቀበላላችሁ እንዴ? ቱሉ ዲምቱ ድረስ ትሄዳላችሁ?
ቱሉ ድምቱ እ ከኩዩ ፈጨ ቀጠሎ ኩዩ ፈጨ ናቻለሁ
አይ ቀርታ ወደ እንኳን ማህበር ቤት ኮንዶሚኒየምም አለ ማህበር ቤትም እም፣ አይ ገባኛው ይቅርታ፣ ወደዛ አንመጣም።
አትመጡም። ኩዩ ፈጨ እኮ ደርሳችኋል።
አዎ ሰው በፊት ሲያዝ አይቻልም።
እየሰራን ነበረ ኮየፈችን ቢሆን ፕሮዳክቱ ያው ብዙ ተጠቃሚ ስለሌለ በየቀን መጣም ይቆይቦታል።
ነው?
ኮየፈች ራሱ ይሁን ቢባል አሀ ቱሉቱም ይቆያ ይቆያ እንጂ ሊኖር ይችላል ሰው አ፣ ስለሚርቅ አይ ቱሉ ድምቱ እንኳን ስለሚርቅ ትንሽ አንመጣም።
እም፣ ኮየፈች አትመጡም።
ስንት አንድ ቀን ነው። አዎ እሺ ግቦት። መልካም ምሽት።
አመሰግናለሁ።